Hello ጤና ይስጥልን ChipChip።
ጤና ይስጥልኝ ሰላም፣ እንዴት ነሽ?
ሰላም።
ባለፈው በዚህ ስልክ አንድ ስልክ ነገር አድርገን ነበርና ሁሉ ሳምንት የሞላው እሺ እሺ። order ኡን አልመጣም ነው የሚልኝ።
አልመጣም። አሁን አንድ ሳምንት ሆነው
አሳውቀውናል ከዚህ በፊት ከዚህ በፊት አሳውቀን ነገ ምናምን አላችሁ። ሮብ ለታ ሮብ ይመጣል ነበር የተባለው ሮብ- ማክሰኞ ነው እንጂ
ምን ነበር item ኡ
ስኳር ነበር የቀረው አስራ አንድ ኪሎ ምናምን።
ስኳር አዎ ስኳር አሁን warehouse አልገባም፣ ወይም refund ላይ እናስገባሉት እህ እ፣ ስላለቀ ነው ከቤት refund እናድርግሎት ብሩን refund መቼ ይደርሰኛል? ዛሬ
እ፣ ነገ refund እናደርግሎታለን።
በቃ ይደረግ refund ይደረግ።
እሺ ይቅርታ፣ በጣም warehouse እጥረት ስላጋጠመን ነው።
ችግር የለውም።
አጠቃላይ አስራ አንድ ኪሎ ነው አይደለ?
አዎ ተልኳል ተብሎ ትላንትና የሆነ ምንድን ነው ይሄ አ- የሆነ ቁጥር ተላከ password ትላንት ትናንትና
አልመጣም።
Okay። አዎ አይ warehouse እጥረት ስላጋጠመን አሁን ላይ ስለሌለ refund እናደርግሎታለን። ይቅርታ በጣም አር- አር- አርጉልኝ አርጉ እሺ፣ እሺ፣ እሺ። መልካም ምሽት።